አባላቶች ገንዘቡን የት ነው ማዋል ያለባቸው፣ እንዴት ውጤታማ ስራ ላይ መዋል አለበት ለተመዘገቡ አባላቶቻችን በዚህ ሶስት ወር ስንሰጥ ቆይተናል። እዚህ አባል በመሆናቸው በማህበር ውስጥ ምን የተለየ ጥቅም ያገኛሉ? አባላቶች ደግሞ ወደዚህ ስትመጡ ሲጠሯችሁ ስልጠናውን አዘጋጅተው እናንተ ደግሞ መታችሁ በማህበራችሁ ሀብት መጠቀም አለባችሁ። አባላቶች ደግሞ ገንዘቡ ወስደው ምን እንደሚያደርጉት ምን እንደሚጠቀሙ ደግሞ እዚህ በሰፊው ማማከሩንም